ኧረ እኔ አላውቅም። እኔ እሺ ጋር ነኝ። ይኸውልሽ ጋር ነኝ። ይኸውልሽ
ሄሎ ሄሎ፣ ጤና ይስጥልኝ።
አበስልህ።
ከቺፕቺፕ ነበር የምደውልልዎት።
እሺ
ዛሬ የሚመጡ product ኦች ነበሩት።
አዎ
አዎ፣ ግን በ location ስህተት ምክንያት መምጣት አልቻለም። እ፣ ለእኛ የሚያሳየን location ቦሌ ደንበል ነው።
እና እርስዎ ያሉት የት ነው?
የከባዱ
አዎ፣ ስለዚህ የተሳሳተ location ስለሞሉ ያው ዛሬ ተመላሽ ሆናል። ነገ ግን የካባዱን እንልክሎታለን። ግን ከዚህ በኋላ እንደዚህ ተመላሽ እንዳይሆን location ኡን ማስተካከል አለቦት።
እኔ እኮ ባለፈው አስተካክዪ አላችሁኝ እዛ ኦንላይን እያላችሁ የከባዱ ብዬ አስተካከልኩት። ከዛ በኋላ አልነካካሁትም። በየጊዜው create ባረኩ ቁጥር ማስተካከል አለብኝ።
እንደዛ ሳይሆን ግን ያው አንዳንዴ system ም ሊሆን ስለሚችል አሁን እንደ አዲስ ያለውን ይ delete ኡትና profile ኡ ላይ ገብተው location ላይ ይግቡና add location የሚል ይመጣል። እዛ ላይ ይሙሉት አርጆ የካባዱን አሁን ነው።
እንደገና እኮ አሁንም እኮ አስተካክየዋለሁ። እኔ ጋ እኮ የከባዱ አስራ ሶስት መድኃኔዓለም ቤተ ክርስቲያን ነው የሚል እኔ እናንተ ጋር እንዴት እንደሱ እንደሚያሳያችሁ አላውቅም።
okay፣ ስለዚህ አሁን አስተካክለውታል ዛሬ እኔ ያው አስራ ሶስት አባዶ ብዬ ዛሬ ደግሞ እንደገና delete ቼ አስተካከልኩት። ግን እናንተ ጋር profile ምን ላይ ገብተው የሚያሳያችሁ ሎኬሽን ላይ አላውቀውም።
አይደለ እንደ አዲስ አዎ location ላይ በቃ። ስለዚህ ችግር የለውም። ከዚህ በኋላ ያለውን አባዶ እናመጣሎታለን። ይሄንንም ነገ እንልክሎታለን።
እሺ፣ ነገም የሚመጣ ድንች አቮካዶም ነበረኝ፣ እሱም አብሮ ይጣ።
እሺ፣ እሺ፣
እሺ እሺ። መልካም ምሽት።
ቻው።